በተለይ ጤና ይስጥልኝ ቶሌጋሽ ማህደርጅታን ያልተፈልቶ
ጤና ይስጥልኝ የኔ መቤት ጤና ይስጥልኝ ቶሌጋሽ ደጭቅና ማህደር ጌታው ምን
ምናችን ጌታው ነው ትንሽ በደንብ አይሰማ። ሄሎ፣ ሄሎ አሁን አይሰማም አሁን ይሰማኛል።
ኢትዮ ሌጋሽ የጥብቅና ማዕከል ማህደር ጌታውን እባላለሁ ምን ልርዳዎት እ፣ እ፣ ባለሙያ ፈልጌ ነበር የሆነ ጉዳይ ነበረኝ እና ለማማከር እሺ ለማማከር በደቂቃ አስራ አምስት ብር ይቆርጥራል ጉዳያችን እንዳይቆራረጥ በቂ የአየር ሰዓት ሞልቶ ቢያናገሩ ደስ ይላል ካሉት አሁን መቀጠል ይችላል
በቃ ካርድም ላላ መልሼ ልደውል።
እሺ ደውል ይጠብቅሻል ካርድ ላይ